አቤት ጤና ይስጥልኝ ከአሪፍ ቤት ነው የምደውለው ደንበኛችን እሺ
እሺ አሁን እያናገሩን ተቋርጦ ነበረ አ አስር ብር ሁለት ጊዜ መቆረጡን የሚያሳይ message ከቴሌ ብር ገብቶሎታል አይደል አ ስለዚህ እሱኛው message screenshot አንስተው ወደኛ ቴሌግራም account ላይ እንዲልኩልን ስልክ ቁጥር እንስጦት
እሺ እሺ ቁጥሩን የያዙ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት እሺ ዜሮ አንድ
እሺ ሀምሳ አምስት
እሺ ሲልኩ ስምና ስልክ ቁጥርም ያስቀምጡልን
ስምህ
ምን አሉኝ ስም አያስፈልግም
ስም የ- የኛ አሪፍ ፔ ነው ብለው የሚይዙት እሺ የእርስዎን አድማሱ ነው ያሉን አይደል አ እሺ ደንበኛችን ሲልኩም ስምና ስልክ ቁጥሮትን ያስቀምጡልን በቀላሉ እንድናገኘው ተሰርቶ እንዳለቀ እናሳውቀውታለን
እሺ ሌላ ምረዳውት ነገር አለ የለም እሺ ስለ ደወሉ ስላሳውቁ እናመሰግናለን